ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ትላንት account ኤ ላይ deposit አድርጌ እሺ
አልገባልኝም ወደ account።
text ኡን ልከህልን ነበር ቴሌግራም ላይ?
አዎ ማን ልበል የቴሌግራም ስምህን?
ቴሌግራም ሳይሆን ፌስቡካችሁ ነበር።
እሺ የፌስቡክ ስምህን ማን ልበል?
ላሊሳ
መልሳ ነው ካላስቸገርኩ hi ትለኛለህ።
በምን በዛኛው በላክበት በላክበት hi በለኝና ላግኘው። ከዛ message ኡን ለቻፓል አስተላልፍልህ። ከዛ እንዲገባ እናደርጋለን። እሺ እሺ እሺ እሺ